ሄሎ ጤና ይስጥልኝ Best Bet ራሄል ነኝ። በምን ልርዳው?
withdraw አድርጌ ነበርና እንትን አልሆነልኝም ወደ ቴሌ ብር አንዴ ቤት ቤት ቁጥርህን ንገረኝና check ላድርግልህ።
በደወልኩልሽ ከዚህ በደወልኩልሽ በደወልክበት እሺ
ሰባት ሺህ አምስት መቶ ብር ሰባት ሺህ አምስት መቶ መቼ ነበር ቀኑ?
አሁን እሺ አንዴ መስመር ላይ ጠብቀኝ። ወደ ቴሌብር ነው አይደለ?
አዎ እሺ እሺ። አሁን ገብቶልሃል። እሺ check ማድረግ ትችላለህ።
እሺ ስለ ደወልክ እናመሰግናለን። መልካም ጊዜ